በጥናት ዩኒቨርሲቲ ቤት
አብሮ ይስጥልን። እስኪ አንድ የትኬት ቼክ አድርግ ብዬ ነው።
እሺ ኮኔክሽን የሌለው ነው።
እሺ ንገረኝ። ካሸር ኮድ እሺ አስራ ሁለት ሀያ ዘጠኝ
ስድስት
ዜሮ ሶስት ሰባ ስምንት
ዜሮ ሶስት ሰባ ስምንት ሰባት ጨዋታ ልወስዳለሁ። እሺ
ምን ሰባት ጨዋታ ልወስዳለሁ። ሰባት ምን አለ?
ጨዋታ ሰባት ጨዋታ ቀይ በርቷል።
okay እሺ ሌላ ደግሞ ይልኝ እሺ አስራ ሁለት ሀያ ዘጠኝ ዜሮ ሶስት አርባ አንድ
አስራ ሁለት አር- ሀያ ዘጠኝ
ዜሮ ሶስት አርባ አንድ
ይሄም እ፣ ስድስት ጨዋታ ልወስዳለሁ።